ጤና ይስጥልኝ ልጄ ኢትዮጵያ ሮዳስ ኔባ ኮምን ልርዶት?
አብሮ ይስጥልኝ። የሆነ የተበላሸ ማሽን ነበረ።
እሺ ደንበኛችን ቢጂ አይዲ ሊነግሩኝ ይችላሉ?
ቢጃይ ቢጂ አይዲ እሺ እንትን ስንት ነበረ? ባሻ አንዴ ልንገርሽ።
እሺ
አስራ ሶስት አስራ ሶስት ዘጠኝ ዜሮ ስምንት
ዘጠኝ ዜሮ ስምንት አዎ ዘጠኝ ዜሮ ስምንት ደንበኛችን ይጠቁ እንዳልፈልግሎት
እሺ
እ፣ ደንበኛችን ሙሉ እ፣ ይሄ ስልክ ቁጥሩን ሊነግሩኝ ይችላሉ? የተመዘገቡበትን
የተመዘገበበት አዎ
እስኪ ምን የተመዘገበበት
ቢጂአይ ላይ ሲመዘገቡ የሰጡትን ስልክ ቁጥር
እሺ
የስልክ ቁጥሩ ማለት ነው።
እሺ በእሺ ጠይቄ አንዴ ስልክ አውጥቼ ምናምን ልደውልልሽ እንደገና እሺ ይችላሉ ደንበኛችን እሺ